ሄሎ ሄሎ
ሰላም ነው ሰላም
አለ። ሰኞ ዕለት ፓስታ ግዢ ከላቃዎች ጋር እሺ
ሌሎቹ መጥተዋል፣ ግን ፓስታ አልመጣም። እንደገናም ሌላ ቃዜ ነበር አብረው ካመጡልኝ ሹፌሩ ይመጣል ስላለኝ ግን እስከ ዛሬ አልመጣልኝም። ትናንትም አዎ።
ጋር ላቃማት
ፓስታ ዌራው ስህተት ስላጋጠመ እ፣ እስካሁን ማቅረቢያችን አላቀረበም እና አድርግሎት አሁን exact የሚገባበትን ቀን ስለማናውቀው እኛ refund እናድርግሎት። እሺ ይቅርታ ጋር ሶስት ነው አይደለ ያዘዛችሁት ሁሌ group በቃ እሺ refund እናደርጋለን ለእርሶ ይቅርታ በጣም እሺ እሺ እሺ እሺ መልካም ቀን